ማለት ነው። ኢንፌክሽን ከባድ ነው ለነገር ይህም ብኝ አልፈልግም። ታስጠላ
ሄሎ ሰላም ጠነስ ሄላው ጮማ ግሬ ሄሎ አዎ ቾማ ግሬና
ከቢው ዴሊቨሪ ነበር የምደውለው እሺ እሺ በኦርደር ነበር ዘጠና ስልሳ ሁለት ሀያ
እ እ በኦርደር ነበር ዘጠና ስልሳ ሁለት ሀያ እሺ አዎ ኦርደር አለ እንትን እያለ ነው አልደረሰም ይሰራል።
ብሎኝ ነበረ driver ኡ።
እኮ ደርሷል እሱ already ሊወጣ ነው ሌላ order ስለነበረ እኔ የቆየበት already ሊወጣ ነው በቃ